ጤና ይስጥልን ማሪ ባባ።
ጤና ይስጥልን።
አብረሽተንን ኬሪ ኬ ስልሳ ይኖራል እንዴ?
ምን አሉኝ?
ኬሪ ስልሳ
ኬሪ አ
ኬሪ ነው እመቤት ይቅርታ፣ አዎ ኬሪ
ኬሪ አለን
ያለጠፈ ነው ዜሮ ዜሮ
ዜሮ ዜሮ ነው የሚፈልጉት።
አ ያለጠፈ
እሺ ያለጠፈ ከሆነ እሺ ቆይ አጣር አጣርተን እንደ ጉሎት እሺ
እንደውላለን አስቸኳይ ነው።
እኮ እሺ ካለን አጣርተ አጣርቼ እመልስልዎታለሁ።
እሺ ይሄ በእንትኑ ነው። ይሄ ለላይ የሚሆነው ትልቁ አለ አይደለ? ሰባት ሰው የሚይዘው እኮ ለሰባት ሰው የሚሆን ኬሪ ነው የፈለጉት።
አ ኬሪ ኬ ስልሳ
ኬሪ ኬ ስልሳ እሺ